something if it's next week. Hello? Hello?
Hello Hello Yes.
የትናንትና ትኬት ነበረኝ እና አንድ ቶዮታ ተራዘመ መሰለኝ።
postponed ሆኖ ነው።
አዎ ስለዚህ አራት ሰዓት ነው መጠበቅ ያለብህ። ከዛ ያርምላል። ምን አልከኝ?
አራት ሰዓት መጠበቅ አለብኝ።
አዎ postponed ከሆነ የአራት ሰዓት መጠበቅ አለብህ እስከ ማታ ድረስ። ከዛ ያርምላል።
ራሱ automatically ያርምልኛል።
አዎ ያርማል። ካላረመም እንትን በለት ደውል እና እኛ check እናደርግላለን። ችግር የለውም።
አይ